ሄሎ
ሄሎ
ሰላም ጤና ይስጥልኝ። ቴሌቪ
አዎ ቴሌቪዥን ነው። አብሮ ስጥልኝ ሰላም
አለን። ምን ልርዳዎት?
እ
ምን ልርዳዎት?
መቶል- መቶልኝ ነው ቴሌቪዥን አምጫ ቦታ ምናምን አለኝ።
ቴሌቪ ጌም ነው። ጌሞችን ሲጫወቱ ሽልማቶች አሉ።
እሺ እሺ። እናመሰግናለን። ጥሩ ጨዋታ ነው።
ችግር እሺ፣ ተጫወቱ። ያው እንደ ድል ስለሆነ ሽልማቱ ሊያገኙ ይችላሉ።
እሺ እሺ። እንጫወታለን።
እሺ፣ መልካም እድል።
መልካም ዕድል። እናመሰግናለን።
እሺ